ጤና ይስጥልኝ ስፖርት ነው ባኮ የምንወደው።
ከቴሌ ብር ወደ wallet ብር ማስገባት እምቢ አለኝ።
አዎ ትንሽ technical የሆነ ችግር ነው። አሁን በተሰሩት ቁጥር ያስገቡና ደረሰኝ ቴሌግራም ይልኩልናል። ከዛኛ ወደ ሁሉ ስፖርት wallet ኦች እናስገባለታለን።
ሌላ መፍትሄ የለውም?
አሁን ያለ መፍትሄ ይሄ ነው።
አ- አንበሳ ባንክ ካለስ እሱ መጠቀም ይችላል።
ካ- እ፣ ቀጥታ ከ account ይስባል?
አዎ እሱን በ HelloCash መጠቀም ይችላል።
okay። account ካለህ መሳብ ትችላለህ ማለት ነው።